Hello. hello ሁሉ ስፖርት ነው። እባክዎ ምን ልርዳዎት? አይሰማም?
አዎ፣ አሁን ይሰማል።
እሺ ምን ልርዳዎት?
ስለ ቦነስ አጠቃቅሙ አልገባኝ ብሎ ነው መረጃ ትነግሪልኝ።
እሺ ከአንድ ነጥብ ሰባት በላይ odd፣ አስር ጨዋታ
እ እና ሀምሳ ብር stake መሆን አለበት።
ሀምሳ ብር አዎ stake ኦቹ ሀምሳ ብር መሆን አለባቸው።
እና አስር ጨዋታ አንድ ነጥብ ሰባት odd ነው እንዴ?
አስሩም ጨዋታ ከአንድ ነጥብ ሰባት በላይ odd መሆን አለበት።
አንድ ነጥብ አራት ምናምን የሚለውስ ምንድን ነው?
አይ አንድ ነጥብ አራት አይደለም አንድ ነጥብ ሰባት
Okay ነው እንዴ?
አዎ እና ቦነሱ ስንት ነው? አንድ ሺህ ብር deposit ባደርግ ስንት ነው ቦነስ የሚሰጠኝ?
ምን first deposit ነው?
አዎ
አዲስ register አር- አድርገው ነው አዲስ register አድርገው አዎ ነው account ዎ አዎ አዎ።
መቶ percent ነው የሚሰጡት። አንድ ሺህ ብር ይሰጡታል ማለት ነው እስከ ስንት ድረስ ነው? እስከ ሶስት ሺህ ነው አምስት ሺህ ነው ድረስ ነው እስከ ሶስት ሺህ ድረስ ነው?
አዎ
Okay። እና አንድ ነጥብ ሰባት ነው ግን አዎ እዛ ላይ ሲመድቡ ይጽፍሎታል። የሚጽፈውን አይተው አንድ ነጥብ ሰባትም አንድ ነጥብ አራትም ሊያደርጉ ይችላል።
ኦኬ መጀመሪያ ቼክ ያድርጉት። እዛ ላይ ይጽፍሎታል የቦነሱ
እሺ።